ነጻነት ኤፍሬም ነኝ። ሜሮ ሜሮ ሰላም ጤና ይስጥልን ቤተሰቦች
አንድ የትኬት እናቸካል እ
ትኬት
ካሸር ኮዱ ንገረኝ።
አስራ አንድ ሰባ ሶስት ሰባ ሶስት
ሰላሳ ስድስት ጀመራ
lost ነው። እሺ
እና አንድ team አይደለም የለም አይደለም፣ ሶስት ነው።
ሶስት ነው። እሺ አ ስለ ደወልክ እናመሰግናለን። መልካም ቀን።
እናመሰግናለን።
እሺ አባቴ